hello ጤና ይስጥልን ቤተሰቤ
ጤና ይስጥልን ጉዞ ነበረ እሺ
ዜሮ ዘጠኝ ሀያ ዘጠኝ ቤት ላይ የደወልክበት አይደለ አይደለም እሺ ንገረኝ ዜሮ ዘጠኝ ሀያ ዘጠኝ ሀያ ሰባት እህ ስልሳ አምስት እሺ ሀያ ሁለት
ዛሬ ነው
አ ሁለት ሺህ ብር እሺ አንዴ መስመር ላይ ጠብቀኝ check ላድርግ
እሺ።
እሺ የቴሌ ብር ቁጥር አንድ ጊዜ ንገሩኝ
ዜሮ ዘጠኝ ሀያ ዘጠኝ እሺ ሀያ ሰባት እህ ስልሳ አምስት እሺ ሀያ ሁለት
እሺ confirm አድርጌያለሁ አሁን ገብቶሎታል check ያድርጉ
እሺ thank ስለደወሉ እናመሰግናለን መልካም ምሽት